ለምን መጣ? ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አቶ አወቀ ተካ?
አይደለ- አይደለሁም።
እሺ እ አሽከርካሪ አይደሉም? በዚህ ስልክ ቁጥር ተመዝግበው ነበረ።
እ?
አሽከርካሪ ከሆኑ በዚህ ስልክ ቁጥር ተመዝግበው ነበረ። ኤጀንቶቻችን እ ስልክ ዊፕላስ ሶሉሽን ከሚባል ድርጅት ነው የምደውለው።
እሺ እ ስም ተሳስቼ ከሆነ ይቅርታ። እ ከዊፕላስ ሶሉሽን የትራንስፖርት አገልግሎት የሚሰጥ እ ድርጅት ድርጅት ነው እና እ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል እና አይ፣ ስለሱ ለማውራት ነበረ።
ቆይ እስኪ ቆይ ልውጣ ላይ በረሪ ነኝ።
እሺ እሺ፣ ይቅርታ